ሄሎ ሄሎ
ሰላም ጤና ይስጥልን ቤስት ቤት።
አዎ ቤስት ቤት። ኧረ እባካችሁ ብር deposit አድርጌ እስካሁን ድረስ አልገባም እኮ
እሺ ስንት ብር ነበረ?
መቶ አስር ብር።
ይሄ ነው Best Bet ቁጥርህ?
አዎ
ዛሬ ነው ያረካው?
ትናንትና።
እሺ check ላድርግልሽ አንዴ።
እሺ text ሳናግራችሁ እኮ ዝም አላችሁ።
አዎ ብዙ text ነው ያለውና እየመለስን ስለሆነ ይቅርታ ለዛ ነው።
በቴሌግራም እኔ ደግሞ በቴሌግራም ነበር።
ቴ- text ኡን ግን ልከህልናል? process ላይ ነው አ- የሚለው።
አዎ ልኬላችኋለሁ በቴሌግራም።
እሺ በቃ እናሳውቅላለን። እሺ ትንሽ ብቻ ታገሰን።
እሺ እሺ መልካም እሺ